hello ጤና ይስጥልን ጉዳይ ሀና እባላለሁ እባክዎ ምን ልርዳዎ
ተመዝግቤ ነበረ ትላንትና አሁን አድራሻዎትን ፈልጌ ነው ገና የተብዬ ምን አሉኝ
ትላንትና ተመዝግቤ ነበር አሁን አድራሻ ነይ ተብዬ ነበር ትላንት ጠፋኝ አድራሻው
ለመቼ ነው ኑ እንዲመጣ ትናንት ተመዝግ መሰረት ዘነበ ሀሙስ ነው የተባልኩት ትላንትና ማለት ነው እሺ አድራሻውን አሁን በ text እልክልዎታለሁኝ ምናልባት ግር ካሎት አማራጭ ቁጥሮች እዛ ላይ ስላሉ መደወል ይችላሉ
እሺ ጠዋት ሁለት ሰዓት ተኩል ላይ ሳያረፍዱ ይምጡ
እሺ እሺ እሺ መልካም ቀን አመሰግናለሁ እሺ